Hello ጤና ይስጥልኝ። ቁጥር ልርዳው።
አይ የሆነ አገልግሎት coin አለ የወርሃዊ ብሎ የነበር ጨርሶ ነው እንዴ?
በዚህ ቁጥር ነው ያለው። በዚህ ቁጥር ነው የሚጫወቱት። እስኪ አንዴ መስመር ላይ ጠብቁኝ።
እ ልዝጋው።
አይ መስመር ላይ ጠብቁኝ። ሊሎት እሺ እንትን ነበር ቴሌዊን coin ማለት ነው አለው በዚህ ወር ያቆያል ብሎ message ደርሶኝ ነበር።
አው የሉትም ተጠቅመው ጨርሰዋል። በዚህ ወር እኮ expire ካልተጠቀሙ expire date ይሆናል እንጂ ስንት coin ነበረው?
እኔ እንጃ ብቻ ለሰላሳ ቀን አለ ብሎኝ ነበር።
አዎ ለሰላሳ ቀን ካልተጠቀሙ expire date ይሆናል ነው እንጂ ከተጠቀሙበት ያልቃል።
ነው አይደል?
አዎ
ሚሴጅስ ሚሴጅ ቦነስም መጥቶልኝ ነበር።
እስኪ እስኪ አንዴ ቢልኝ
እሺ
ትኬቱ ትኬትም የሎትም coin ም የሎትም አይደል ዛሬ
እ ትኬትም coin ም የለዎትም። reward ትላንትና አንድ free ትኬት ታሸንፈው ነበረ እና የአምስት ብር ካርድ ማሸንፈው ነበር ገብቶ ነበር።
አዎ የሀያ አራት ሰዓት message እና የአምስት ብር ካርድ ተልኮልኝ ነበር።
እኮ ገብቶለታል።
እ
አዎ ገብቶለታል።
አልቋል አዎ ማለት ይወጣል። እዛ ስልኮት ላይ ነው ማየት የምችሉት እኮ
እ
ስልኮት ላይ ለማየት የምችሉት እሺ